ሄሎ ጤና ይስጥልኝ ቤስት ቤት
ትኬት አንድ ቀልቶ ነበር እሺ ለማሸፈታት ነበር።
እሺ ካሸርከው ድን ትነግረኛለህ?
አስራ አራት ቃሽ አንዴ አስራ አራት አስራ አንድ
ምን አልከኝ?
አስራ አንድ እሺ
አሁንም አስራ አንድ እሺ ስልሳ ዘጠኝ ስልሳ ዘጠኝ አዎ።
እሺ
ልዝጋው?
ቆይ አንድ ጊዜ ጠብቀኝ። አ ቦነስ አለው ሀያ ብር ቦነስ አለው። ይሄ ደግሞ ሰር ትችላለህ።
እሺ፣ እሺ መልካም ምሽት።
ያንቺ